ጤና ይስጥልኝ ስፖርት በምን ልርዳው?
አይ አሁን screenshot አድርገህ ላክ ብለሽ ነበረ።
እሺ ላኩ።
አይ ለ referral code ለከፈተው ሰውዬ ነው ያልኩት። እሱ ደግሞ አይናለስ
ኮዴ ላይ የከፈተው ሰውዬ አዎ፣ ለሱ ስልክ አይ
የምን ኮድ?
አይ የኛውን account ለከፈተው referral code ያለው የለ
referral code አዎ፣ የላከው ሰውዬ ነው አልገባኝም የሚሉት ደንበኛችን። ቴሌግራም ላይ ነው እኮ ላኩልን ያልነው።
አዎ፣ ቴሌግራም ደግሞ ሁሉ እሱ ስፖርት ከሪ- ከሪፈራል ሁሉ- ኮድ ጋር ምን ያገናኘዋል?
ሁሉ ስፖርት search ሲያደርግ ደግሞ አያመጣም።
ሁሉ ስፖርት ሳረግ አዎ፣ search ሲያደርግ አያመጣም።
እንዴት
እንደ የሚያመጣው ሌላ የሆነ prediction ምናምን ሁሉ ስፖርት prediction ምናምን ነው የሚያመጣው።
የያዙ ስልክ 0978
ዘጠኝ ሰባ ስምንት እሺ 1630 hello
ቤተ ቤት 1630 ዜሮ ዘጠኝ ሰባ ስምንት 1630 አስራ ስድስት ሰላሳ
ዜሮ ስድስት መጨረሻው ዜሮ ስድስት አዎ
ኦኬ